አያስብልም አሊባባ?
አዎ እያዋራሁሽ እየተቋረጠ እኮ ነው።
አዎ ኔትወርኩ ነው መሰለኝ አላወኩም አባት። እሺ
silver እና carbon color ነው ያየሁት።
አዎ አሉን፣ ሁለቱም አሉን።
ስንት ስንት ነው ሂሳባቸው?
እ፣ silver color ኡ ሶስት ነጥብ ሁለት
ካርቦን
ሶስት ነጥብ ሶስት
ልዩነቱ ምንድን ነው?
ምንም የለም። የአገባብ ልዩነታቸው ነው።
የለጠፉ ናቸው አይደል ሁለቱ?
ምን? አዎ
ባንክ ሲመቻቻል በሱ አዎ ምን አሉኝ?
ባንክ ይመቻችልኛል ወይ በሱ?
አዎ ይመቻቻል። ከአንድ ነጥብ ሁለት ይመቻቻል። ሌላውን cash
ጥሩ እሺ።
እሺ